ጤና ይስጥልኝ BGI ኢትዮጵያ ህይወት ነኝ። ምን ልርዳዎ?
hello ጤና ይስጥልኝ። ሰላም ነው እንዴ?
እግዚአብሔር ይመስገን።
አሜን። አይ አሁን ከእናንተ ከዛ ከ company ተደውሎ መሰለኝ እዚህ ላይ ደውለህ እስኪ እንትና ብሎ ነው
okay። እዚህ ላይ ደውለ እዚህ ላይ ደውለው draft machine ተበላሽቶብኝ እህ ከአሁን በፊት አስመዝግቤ ነበር እና ከዛ የሚጠግኑትን መጥተው ወስደን እናስተካክላለን ምን እያሉ እየመጡ ምንም ነገር አላረጉልኝ እና አሁንም እዚህ ደውለው አስመዝግበው ነበር።
ኧረ ብዙ ጊዜ አስመዝግቤያለሁ።
okay እሺ፣ ደንበኛችን እባክዎትን ቢጂአይ ዲዮት ይንገሩ።
እ- እ- ቢጂአይ ዲዮት ይንገሩ።
እ- ቤቱ አዲስ BGI ID የለውም።
TIN number ስ የለዎትም?
እ- ሲል ነበር አለኝ።
እሺ እሱን ይንገሩኝ።
እ- okay አንዴ መልሼ ልደውል ይገባል።
እሺ ይቻላል ደንበኛችን